ጤና ይስጥልኝ ስብስብ እባክዎን ልርዳዎ?
ሰላም እንዴት ነሽ? ቅድም እኮ ተደዋውለን እደውልልሻለሁ ብለሽኝ በዛው ቀረሽ።
እሺ የት አካባቢ ነበር location ያሉኝ?
አ- እንትኑ ነው ዘይቱ ነው ገብቶሻል?
ዘይቱ ማለት ስንት ሰዓት ላይ ዘይቱ- ነበር?
እ?
ይቅርታ በጣም እኔ አልነበርኩም ዘይቱን ኮምፕኒ እሺ ይቅርታ። ይኸውልሽ ጠዋት ዘይት post አደረጋችሁ create እሺ።
አደረኩኝ። create እንዳደረኩኝ out of stock አላችሁ። ብር ከፍዬ ነበረ። በእርግጥ ነጭባ።
ሙሉ አሁን ነጭባ ሙሉ group አልሞላሁኝም።
እሺ አሁን እንዴት ይሻላል ስላት በቃ storage ካለ closed ተብሎ ወይ አንቺ እንዲላክ ይደረጋል። መልሼ እደውልልሻለሁ አለችኝ። በዛው ቀረ።
አዎ፣ ይቅርታ በጣም እንደዛ ብ- ካስቸገረዎት fail አድርጎ ብሩ ነው የሚመለስልዎት።
እ፣ store ውስጥ ምንም የለም አዎ ተይ እንጂ ስለዚህ አምስት ሊትር ስንት ነበር ያዘዙት? ሁለት አምስት ነበር ያዘዙት አይደለ?
አዎ፣ አዎ።
እ፣ በቃ group ኡ fail ያደርግና ብሮትን መልስልዎታለን።
እንጂ ምንም ልትተባበሩኝ አትችሉም አዎ ይቅርታ በጣም እንደዛ እንኳን ማድረግ አንችልም።
ነው። በቃ እሺ መልሱልኝ።
sorry።
በዛ እሺ።
ከሆነ ሀያ አራት ሰዓት ቶሎ መልሱልኝ ሀያ- ብለህ ለማለት ስለምፈልገው ሀያ አራ- ሀያ አራት ሰዓት ሲሞላው fail ያደርጋል። ነገ ነው ገና fail የሚያደርገው እና fail ሲያደርግ ነው የሚመለሰው ብሩ።
እሺ፣ እሺ፣ አመሰግናለሁ።
እሺ፣ ሰላም መልካም ምሽት። እሺ።
እሺ።